ጤናሽን ዩኒቨርሲቲ ቤት
withdraw ብዬ አልገባልኝም ነበረ።
መቼ ነው ያልከው?
ከትናንት ለሊት ነበረ። ዛሬም አልገባም። ከትናንት ወዲያ እሺ የቤት ቤት ስልክ ቁጥር ንገረኝ እስኪ።
ዜሮ ዘጠኝ ሀምሳ ስድስት ሃምሳ ስድስት ሀምሳ ዘጠኝ ሃምሳ ዘጠኝ ሀምሳ አንድ ስልሳ አንድ አበል ጎራ አትሉም?
እሺ ሁለት ሺህ መቶ ብር ነው።
አ አ እሺ ለ SantimPay ዎች እናሳውቃለን።
እሺ ትናንት አሳውቂያለሁ ብላኝ ነው።
አ ሰሞኑን ቪዲዮ ላይ ትንሽ system ዩኒቨርሱ ትንሽ ተበላሽቶ ስለነበረ ነው የብዙ እሺ።
customer ኦች ነው ያለው ጥያቄ እሺ እና ያው ትንሽ ሊቆይ ይችላል። ሁሉ በወረፋ ስለሚሰራ ጠብቀን ይገባልሃል።
እሺ። አይ ሶስተኛው ቀን ሲሆን ብዬ ነው የደወልኩት።
ችግር የለም ይገባል።
እሺ